ሄሎ
ሄሎ ኦ፣
እ፣ አጠገብ ላለ ሰው ስልኩን ትሰጥልኛለህ?
ሰው አልፈልግም በቃ እንጂ
እም?
ሰው እኔ ተናገር አልፈልግም።
እኮ እሺ፣ ምንድን ነው ታሪፍ ተጨምሮባችሁ ነው መንገድ ላይ?
ኤ
እሺ፣ ስ- ታርጋውን ታውቀዋለህ?
አውቃለሁ። ታርጋ ማታ ማታ ነው ጄዲ
ምንድን መ- ማታ ነው ጄዲ መቶ መቶ ብር ጨምራለሁ።
ሹፌሩ ነው ያስጨመራችሁ?
አው ታርጋውን ታውቀዋለህ?
አው እሺ፣ ንገረኝ።
ሰባ ሶስት ሰባ ሶስት
ዜሮ ዜሮ አርባ አምስት
አርባ አምስት አሮጌው ነው አዲሱ መናኸሪያ ነው ድሬዳዋ?
አዲሱ መናራ ወደ ድሬዳዋ ወደ ጭሮ ሄዳለሁ።
ከድሬዳዋ ወደ ጭሮ ሲሄዳችሁ አው መቶ ብር ማለት ነው የጨመረባችሁ?
አው
እሺ፣ ስምህን ንገረኝ። እሺ።
እኔ አዎ፣
ሀምዛ ይባላል።
ሀምዛ አው ሀምዛ አህመድ
እሺ፣ አመሰግናለሁ። ሰባ ሶስት ዜሮ አርባ አምስት ነው ያልከኝ ታርጋውን።
አው
እሺ።